Hello ጤና ይስጥልኝ ተድላ አምቡላንስ ባኮ ምን ልርዳው?
ተድላ አምቡላንስ አገልግሎታችን ለማወቅ ነው። ዋጋ
እ ከየት ወዴት ነው መሄድ የፈለግከው?
ከስትሮክ ህክምና ከሚስጌ አለ እ?
ከ Axon stroke center ነው።
አ ከአብዱት ከዛ ነው እሺ ወደ ጨርቆስ ዋላ ትምህርት ቤት አካባቢ ጨርቆስ
ዋላ ትምህርት ቤት አካባቢ Okay። ታ- ታካሚ ያው- ምንዛ ኦክሲጅን ምናምን አይወስድም።
ኦክሲጅን ያውስዳል?
ድነዋል። አዎ ለምን ድነዋል። ከትንፋሽ ተስተካክሏል። ሁሉ ነገር በቃ ኦክሲጅን አካሉ ስለሚያንቀሳቀስ ትንሽ ገና በ- paralyze መስራት half ስለ- half ነው።
አዎ ግማሽ half ነው።
Okay እም።
ሂሳቡን ሰርቼ መልሼ ልደውልልህ።
ይቻላል።
እሺ